ጤና ዘኢትዮጵያ
ሄሎ ጤና ይስጥልኝ እንደምን አላችሁ?
አብሮ ይስጠለን።
እንትን ነበረ የዲጂአይ ደንበኛ ነን።
እሺ
ኩለር አለን እና ኩለራችን በደንብ አላቀመቅዛለ ብቃዜ ቀምቶናና ባለሙያ
እሺ ይቻላል። እንድመዘግብሎትና ወደ ጥገና ክፍል እንዳስተላልፍሎት ዲጂ አይዲዎትን ወይ ደግሞ ቲን ነምበሮትን ይስጡን። ይሰማል? መስመር ላይ ነው? መስመር ላይ ነው ደንበኛችን? ይሰማዎታል? መስመር ላይ ነው?